hello ሰላም ጤና ይስጥልኝ።
አብሮ ይስጥልን።
ከ Addis Outfits ነው የምደውለው።
እሺ
እ፣ አንድ- order ነበረ?
አዎ smart watch ነበረሽ order።
አዎ አሁን ስለሌለች ነው። እኔ ደግሞ ራቅ ያለ ቦታ ነኝ። ጠዋት እኮ ደውሎልኝ ነግሬዋለሁ። ስትመጣ ትደውላለች ብዬ ነው።
እሺ እሺ።
ስለሌ እኔም አመሰግናለሁ።